አሁን በአንድ ህላዊ ቤት ነያ ሰናይት ደብተራ ፍጽምት አጋዚት ማህደረ መለኮት ማርያም ቅድስት ጽዬ ደንጎላት ዘውስተ ቆላት ጎዳና ዘውስተ ቆላት